reconnaître sa mère, vous avez tout à refaire ሄሎ ሄሎ፣ አቤት፣ ሰላም ነው?
ሰላም።
እ፣ ከየካቲት ሆስፒታል ነው የምደውልልሽ።
እሺ፣ እ፣ ትላንት ማታ ሰባት ሰዓት አካባቢ brain CT የተነሳ ልጅ ነበረና እ፣ ሲዲው ብቻ ነው የመጣው። reading ደር- reading ኡ ደርሶ ከሆነ በጣም ስለፈለግ ነው ብትልኩልን ብለን እ ስልክ ልስጥ፣ የ MRI ምን አልሽኝ?
ስልክ ልስጥህ እና በዛ ይልኩልሃል።
እሺ እሺ፣ ላኪልን።
ስልክ ልስጥህ የማ የኔን ነው?
አይደለም፣ ስልክ ልስጥህ። የ MRI ክፍል ነው። ስምን የታካሚ ስም ትነግራቸዋለህ፣ እነሱ ይልኩልሃል።
OK እሺ፣ ስልካቸው ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት እ ዜሮ ዘጠኝ ሰማንያ ስምንት እሺ፣ ሰማንያ ስድስት ድጋሚ ነው?
አይደለም፣ ዜሮ ዘጠኝ ሰማንያ ስምንት እሺ ሰማንያ ስድስት እሺ፣
ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ዘጠኝ እስከ እንደገና አንድ ድገሚልኝ።
ዜሮ ዘጠኝ ሰማንያ ስምንት እ
ሰማንያ ስድስት እሺ
ሰማንያ ሰባት እ
ሰማንያ ዘጠኝ እሺ በቃ ምን ልበላቸው በዚህ ነገራቸው። ትናንትና ሲቲ ስካን ተነስቶ ነበረ ውጤት ሲዲ ብቻ ሊሰጣቸው ብለህ ጠይቃቸው። አሁን እኔ እኔ ጥያቄ
እሺ እሺ ተሰግናለሁ